ማራኪው እየማረከ ማራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ማራኪው እየማረከ ማራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ የሞቴን ወጥመድ ሰባብሮ በድምፁ ጥልቁን በርብሮ ሰደደኝ ማተማትሞ ያርነት ግርማ ሸልሞ ማራኪው እየማረከ ማራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ሰገባው ያዘንባል ፍቅር ካማልክት የለውም ወደር ተሳስሯል ደሞ ከደሜ በሞቱ ሰፍኗል ሰላሜ ማራኪው እየማረከ ማራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ምስጉን ነው የተባረከ በፍጥረት የተመለከ መተኪያ የለው አምሳያ ለክብሩ እንበላል ሌሉያ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ የጓዳ የልፍኝ ልቀት አንተነ ክብሬ ሰገነት ከቦኛል በመላእክቱ ነጥቆኛል ስቦ ከሳቶ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ሰገባው ያዘንባል ፍቅር ከአማልክት የለውም ወደር ተሳስሯል ደሞ ከደሜ በሞቱ ሰፍኗል ሰላሜ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ